ጤና ይስጥልኝ በሽቤት hello hello አቤት hello ለአንድ የወጣውን ትኬት number ልነግርሽ ነበር ልንገርሽ
cashier code ኡን ነው የምትነግሪኝ?
cashier code ነው የሚባለው አዎ ትኬት cashier እንትን ኮድ ነው።
onl- online ላይ የተቆረጠ ነው አዎ እኮ እንትኗን cashier code የምትላለች አ ስድስት ወይ ሰባት digit ቁጥር
ስድስት ሰባት እንኳን አለም ረጅም ነው ሰማንያ ስምንት ዘጠና ሰባት ሺህ ምናምን የሚል ነው ከታች ከታች ጋር bet list ላይ ገብተህ ነው ያወጣኸው ትኬቱን?
አዎ ከታች ጋር የለም
እኮ number ኡን ልንገርሽ እኮ ይኸው ሰማንያ እንዳልሽው ስለ- ስድስት digit ሳይሆን ረጅም ነው ነው እሺ ይረዝምብሃል ብዬ ነው ትችላለህ መንገር እሺ ንገረኝ እሺ ሰማንያ ስምንት ዘጠና ሰባት
ሰማንያ ስምንት ዘጠና ሰባት C አስራ ስድስት እሺ
one F እሺ
አራት አስራ አንድ እሺ
DC ምን DC ነው BC ነው አይ DC DC እሺ F FC እሺ
ሀያ ሰባት ሀምሳ አምስት
እሺ አለቀ
አዎ ይሄ ነው እሺ አላወጣልኝም አባ
ትኬቱ ይሄ ነው እንግዲህ እሺ ለአንድ ድጋሚ ንገረኝ
ሰማንያ ስምንት ዘጠና ሰባት
ሰማንያ ስምንት ዘጠና ሰባት C አስራ ስድስት እሺ
one F እሺ
አራት አስራ አንድ እሺ
DC እሺ
FC እሺ
ሀያ ሰባት ሀምሳ አምስት
የሆነ የተሳሳትነው ነገር አለ መሰለኝ
እሺ ወይ እንዴት ወይ በሌላ የሚላክበት መንገድ የለም እንትን ቴሌግራም ላይ እ፣ አዎ ይቻላል ቴሌግራም ላይ መላክ ትችላለህ
እሺ ወር ድጋሚ አላለፈውማ ትኬቱ
እ?
ወር አላለፈውም አይደል
ወር እኔ እንጃ ሳያልፍ አይቀርም ካለፈው expired ይሆናል እኮ ከወር በኋላ አ- አይወጣም
አይ ሌላ ያስመለስኩት ነበረ በቅርብ ወር ያለፈው ወር ያለፈው አዎ
አይ ታች ላይ አለ ትኬቱ ታች ላይ አለ ከወር በኋላ ወር ካለፈው አንከፍልም ለምን እናንተ እዛው ጋር ለምን አይመለስልንም እኛ ለመደወል ለምን አስፈለገ መጀመሪያውን
update ሳይሆንልህ ቀርቶ ነው አይደለም አያርመውም ራሱ system ኡ አንዴ ከፎረነዘ በኋላ አያርመውም አዎ የ system ችግር አጋጥሞን እኮ ነው እና ወር ሳይሞላው ማሳወቅ ነበረብህ ያንን ነበረ ማስተካከል ያለባቸው አዎ ልክ ነው እንጂ እየሰራንበት ነው እሱን
እሺ እሺ መልካም